hello ሰላም ጤና ይስጥልኝ። ቤስት ቤት ከአራት ነኝ። እባክዎን ልርዶ?
እንትን ትላንትና ከቴሌ ብር ወደ ቤስት ቤት እንትን transfer አድርጌ ብር እሺ please አንዴ አልገባም። ከዛ በ message ላክልኝ አለኝ። ላኩለት ላኩለት ማኑ ለኢዮስያ ስለሚባል ምንም የፈጠረው ነገር የለም።
ሄሎ ሄሎ እሺ ምን አልከኝ?
ትናንትና ከቴሌ ብር ወደ ቤስት ቤት ብር transfer አደረኩ።
እሺ አልገባም። ከዛ በ message ቴሌግራም ላይ ለኢዮስያስ ጻፍኩለት። እንትን ላክልኝ አለኝ። ላኩለት ምንም የፈጠረው ነገር የለም። እስካሁን አልገባም።
እሺ እ ትላንትና የ deposit የ transaction የ system ችግር ስለነበረ ነው እና አዎ።
ለቻፓዎች አሳውቀውልህ ከሆነ ስልክ ቁጥር እንጂ እንዳደረገው ይሄ ነው የቤስት ቤት ቁጥሩ።
አሳውቀውልኛል አይደለም ዜሮ ዘጠኝ ሰማንያ ዘጠኝ እሺ ዜሮ ዘጠኝ ሰማንያ ዘጠኝ ሀምሳ ሶስት አርባ አራት ሀያ ሀምሳ ሶስት አርባ አራት ሀያ
ጸጋው በኃይሉ ነህ? ይቅርታ አ አ
ሶስት መቶ ብር ነው።
አ
ዛሬ check አድርገዋል?
አሁን check አድርጌ የለም
እሺ እሺ check ላድርገው እንዴ። ይቅርታ መስመር ላይ ጠብቀኝ።
እ ምንም እ ማ ወዴት ወደ ቤት አራት ሰዓት ቀረ።
ሄሎ ሄሎ ሄሎ ጸጋው ወይ እሺ ድጋሚ ያሳውቅልሃለሁ። እሺ ለቻፓዎች ድጋሚ ያስ- ያሳውቅልሃለሁ። ይገባልሃል።
አዎ።
ያው ብዙ ሰው ነው የ transaction ስህተት ስለነበረ ስህተት ሳይሆን አዎ።
የ system ችግር ስለነበረ ነው በቻፓ ምክንያት አ እዛ ነበረ ብዙ transaction ኦች ስላልገቡ ነው። አሁን እያስገቡ ነው። so ትንሽ ጠብቀንና ይገባልሃል። እሺ
እሺ እሺ እሺ ጸጋው ስለደወልክና ስለሰበሰብክ